hello ጤና ይስጥልኝ።
ጤና ይስጥልኝ።
ሊንክቶን አዎ ልክ ኖት። ምን ነበር?
information ፈልጌ ነበረ። ዋና head office ኣችሁ የት ነበር? ካምባሰል እንደወጣችሁ ነገር አላወቅኩም ነበር። እዛ okay፣ የት አካባቢ ነው እርሶ?
እኔ ሌሞቴል አካባቢ ነኝ ያለሁት።
እንደዛ ከሆነ የቦሌው ይቀርቦታል ወይስ የገርጂ ይቀርቦታል?
የገርጂ ይቀርበኛል መሰለኝ።
እንደዛ ገርጂ ከሆነ ምኖጋል።
ከኢምፔሪያል ቀጥታ ወደ ኮሪያ ሆስፒታል ይመጣሉ።
እሺ ከዛ ወደ አየር መንገድ የምታስወጣ ጠባብ አስፋልት አለች፣ ቦሌ ሆምስ ጋር።
እ፣ okay ወይም የሆነ church ኮሪያ ነገር ሆስፒታል።
ያለው አዎ ኮሪያ አዎ።
ሆስፒታል እንደደረሱ ይደውሉልን።
እሺ እሺ ሞቴል ወደ ማለት ቦሌ ነው።
ሆምስ አዎ።
ኢዮስያስ ኢዮስያስ እሺ አቶ ኢዮስያስ፣ አ አ እሺ ማስታወቂያችን ከምን ሰምተው ነው?
እ፣ እኔ የምሰራበት ቦታ ጋር አላችሁ አንድ site እዚህ ኡራኤል ጋር okay okay፣ ከፊት ለፊት ያለው ይሄ ህንጻ ነውና እሺ እ፣ ዛሬ መምጣት ይችላሉ?
አዎ መምጣት ትችላለህ።
በቃ ስልኮኑን ትችላለህ።
አስተላልፍላታለሁ። እዛ ሲደርሱ ይደውሉልኝ።
እሺ እሺ እሺ